hello ቤቲ ወይ ሰላም
አለ
እንትን የፓስታ የለም እንዴ ዌር ውስጥ
ኧረ አለ ምን ነው እ
ቦይዝ ፓስታ accept ያልተባለ order accept ያልተባለ order አለ deliver date ኡ ዛሬ ነበር በሀያ ነበር አልወጣላት
ኧረ ያው እኔ ሁሉንም accept ብያለሁ
ቅድስት ቅድስት የምትባል customer accept አልተባለለትም በአስራ ዘጠኝ create ያደረገችው ዛሬ ነበር deliver date ኡ check አድርጊ
ቆይ አየዋለሁ ስልኳን ልላክልሽ ነው እሺ